ሄሎ
ጤና ይስጥልኝ። ከብዙ ኢትዮጵያ ነበር የምደውለው። ኪሩቤል ሰላም። እሺ፣
መስመር ላይ አሉ?
አዎ፣ አዎ ይሰማኛል።
እሺ፣ እ፣ ላፍቶ ሁለት ሺህ ሸማች የሚባል መዝግበን ከአንድ ቀን በፊት አስተላልፈን ነበረ እሺ፣
እና እንደሚያሳየው ከሆነ close ተደርጓል። ኢሊደር ላይም capacity problem ተብሎ
እም፣ አሁን የደወሉልኝ የመስመር ኃላፊው መስፍን የሚባል እና የቤቱ ባለቤት አንድ ላይ ሆነው ነው የደወሉት። ምንም አይነት የጥገና ክፍል እኛ ጋር እንዳልመጣና ምንም እንዳላዩን ነው የሚሉት። already እዚህ ጋር ተዘግቷል ብዬ ገብቶ በሌሉበት መጥቶ ይሆናል ብዬ ላሳምናቸው ሞክሬ ነበር፣ ግን ማንም እንዳልመጣ እና እንዳልተሰራልን ያሉት የመስመሩ ኃላፊ ደግሞ ለምንድነው እንደዚህ አይነት ስራ የሚሰራው ብሎ የጥገና ክፍል እንዲጠራልን ብሎ ነበር።
እሺ፣ አይ- አይ- አይቼዋለሁ። ኬዙ ልክ ነው የሚለውም capacity problem ነው
የሚለው capacity problem ነው የሚለው አዎ ማሽኑ እነሱ የሚሸጡት ገበያና ካፓሲቲ ፕሮብሌም ማለት እነሱ የሚሸጡት ብዙ ነው፣ ማሽናቸው ትንሽ ነው እያለ ነው እያለ ነው ባለሙያው ማለት ነው።
አዎ እነሱ ደግሞ እያሉት ያለ ጭራሽ ማንም ሰው አልመጣም እንደዛ እሱን ደግሞ ለማለት ነው።
እሱን ሜት ክል አድርገና እንደውጭ መልሽ።
እሺ ላፍቶ ሁለት ሺህ አማሸሚያ ይሄኔ አዎ።
ነው።
አዎ አዎ አይቼዋለሁ፣ እያየሁ አይ- እያየሁ ነው ያወራሁት።
እሺ እሺ መልስ ያደውልኝ።
እሺ